hello ሰላም ጤና ይስጥልኝ። ቤስ ቤስ ከራር ነኝ። እባክዎን ልርዶ? hello hello።
አቤት።
እሺ አሁን በ voucher withdraw አድርጌ አንዴ ጠብቀኝ መስመር ላይ እሺ ወንድም።
እሺ።
ጤና ይስጥልኝ። ቤስ ቤት hello በቦ- በ voucher wi- withdraw አድርጌ አንድ ሺህ ብር አሁን አልገባልኝ።
በ voucher withdraw ካደረግክ እኮ ከቤስ ቤት ሱቅ ላይ ነው መቀበል የምትችለው አባ።
አይ ወደ account ወደ እንትኑ እንዲመለስልኝ ሞክሬ እምቢ አለ።
ወደ ቤስ ቤት account አዎ አዎ።
እሺ ምኑ ጋ ነው እምቢ ያለክ? ምን የቱ ጋር ስትደርስ እምቢ ያለህ?
code ኡን code ኡን አስገባው ኮዱን ሲያመጣልኝ ሳስገባ not found ነው የሚለኝ ኮዱ ማለት ነው።
spelling ኡን ልክ ነክ ስታስገባው copy paste ነው የተጠቀምከው አይ ወይስ ኮፒ ጻፍከው?
paste ነው ያደረኩት። copy paste ነው ያደረኩት በምንድን ነው የሚጀምረው voucher ኡ?
እ?
voucher በ U- code ክ? okay እኔ በ U።
ነበርኩኝ ያወራው ይመስለኛል አዎ አይደለ?
አዎ አዎ አዎ እሺ በ U ጀምሮ በዜሮ የሚያልቀው ነው አይደለ?
አዎ አዎ።
እሺ ምን ብለህ አስገባኸው? ዩ
እላው ላይ paste ነው ያደረኩት።
copy paste ነው ያደረግከው?
አዎ አዎ እሺ እስቲ let's see እንትን ብሎ እንዳይሆን okay እሺ ዛሬ ነው አይደለ ያወጣኸው?
አዎ ዛሬ ነው። አንድ ሰዓት አልሆነም።
እስካሁን እንዳልገባ ነው እኔ ጋር እዚህ እንትን ላይ የሚያሳየኝ። እሺ ወይ screenshot አድርገህ ትልክልኛለህ? ቴሌግራም ትጠቀማለህ እንዴ? አለ የሰ- አዎ፣ የኛ የሰፖርት እጠቀማለሁ።
ቴሌግራም አለክ?
አዎ በቃ እሺ፣ እዛች ላይ የምትልህን ነገር ልክ ኮዳን ስታስገባ የምትልህን screenshot አድርግልኝና check እናደርገዋለን። እሺ ቴሌግራም ላይ እ፣ ዲቦራ ብለህ ጻፍና ላክበት። እሺ እና check አደርገዋለሁ። እሺ።